hello ጤና ይስጥልን ቤት ቤት
confirmation ፈልግ ነው።
እሺ በደወልክበት ቁጥር ነው hello አቤት፣ አሁን ነው በደወልኩበት በደወልኩበት ቁጥር ነው።
እሺ ዛሬ ነው አይደል?
አዎ ሀያ ሺህ ብር
እሺ የቴሌ ብር ቁጥር ሀያ ሰባት አስራ ሶስት እሺ ሀያ አምስት ዘጠና አራት
እሺ confirm አድርጌልሃለሁ ገብቶልሃል። እሺ check አድርገው።
እሺ እናቴ እሺ መልካም ቀን። ስለደወልክ እናመሰግናለን።